ሄሎ
ሄሎ ሄሎ
ሰላም ሰላም ነው። ማሊ ባባ ነው እናት አዎ፣ ነው ነው። አ አዎ፣ እ፣ እንትን ፈልጌ ነበረ ምን?
እ፣ በባንክ የተመቻቸ ዲዛይር already መክፈል የጀመረ ፈልጌ ነበርና መጥቼ ነው ማየት የተያያዘ የምችለው ወይ?
የለንም።
እሺ፣ የሚያያዝለት ሌላ ነገር ምን የለም።
አማራጮች አለሽ?
የተያያዘ ከሆነ ኮምፓክት አለን አምስት ከሀምሳ ላይ ያለበት።
አይ ኮምፓክት ሳይሆን ወይ ኮሮላ ወይ ዲዛይር ነበር የፈለግኩትኝ አይ የተመቻቸለት የለም ገና ነው የሚመቻችለት።
እኮ የም- እኮ እናንተን የምታመቻቹልን።
አዎ
okay እኮ ምን የታሽ የት የት አካባቢ ናችሁ? መ- ሁሌ መስቀል የእናንተን ፍላወር እንትን እና አዝራ ሆቴል ስለማይ- ፊት ለፊት መብራት ኃይል ፊት ለፊት አይ already እዛው ቆመዋል ወይስ አለ ኮሮላው ቆሟል። መስቀል ፍላወር እና አዝራ ሆቴል ፊት ለፊት
okay እሺ። የኮሮላውን ዋጋ ማወቅ እችላለሁ? ልትነግሪኝ ትችያለሽ ሀያ ወይስ ሶስት የግድ ሀምሳ።
መምጣት?
አይ ሶስት ሀያ ሀምሳ?
ሶስት ከሀምሳ አዎ okay cash ስንት ሁለት ነው ሶስት የሚፈልጉት?
ነው አውቶማቲክ ነው።
እሺ cash ስንት ነው የሚፈልጉት?
እ፣ ስም ግን እስቲ ዙር አይዙር እርግጠኛ አይደለሁም። C አርባ ሶስት ሺ ታርጋን የለጠፈው
እሺ ሶስት ቁጥር ነው ሁለት ቁጥር? ሁለት ቁጥር።
ሁለት ቁጥር አዎ።
እሺ cash ስንት ነው የሚፈልጉት?
ስለዚህ ለዚህ መኪና እስከ ስምንት መቶ ሺህ ነው ባንክ የምናመቻችልህ። ቀሪው ነው cash።
ቀሪው ማለት አንድ ከሶስት እ፣ አዎ አንድ ከ አንድ ከአምስት።
ከሶስት አንድ ከአምስት አንድ ከአምስት ነው ያልሽኝ? ሄሎ ሄሎ